ሄሎ ሄሎ ጥናትልህ ቤተሰቤት ምን ልርዳ?
አሁን የጻፍኩት ቁጥር ነው። ስልኩን ጨርሰውት ነው።
ኦኬ አሁን ደውለህ ነበር?
አዎ ዘጠኝ አስራ አምስት ዲቦሲት ላይ ሲቢ የሚብሎን ምን ነበረ ችግሩ?
ዲቦሲቱ ላይ ኦኬ
ዘጠኝ አስራ አምስት
ሄሎ ሄሎ እሺ ቆይ ይደውልልሃል። እሺ ራሱ ራሱ ይደውልልሃል። ልጁ
ቆይ ለእኔ ነው የምትደውለኝ?
ይደውልልሃል። ራሱ ራሱ አ?
ራሱ ይደውልልሃል። አሁን ያዋራህ ልጅ ይደውልልሃል።